ድምፅ አድርጓል call center ኣቸው። Hello ደህና ዋላችሁ? እግዚአብሔር አለን። እንትን ነበር አንድ ትዕዛዝ ነበረኝና እሺ፣ በቀደም ነበር ያዘዝኩት። አንዱ ትናንት፣ አንዱ ከትናንት ወዲያ መጣና የቀረ ደግሞ ነበረ። ለምን እንደሆነ አላወቅኩም። እስኪ check ታደርግልኛለሽ?
እሺ፣ ስልክ ቁጥር ስኒን አልኩኛል።
ዜሮ ዘጠኝ አስራ አንድ እሺ
ሀያ አራት ሀያ አራት ዘጠና ሶስት
ምን ነበር የቀረው አይተን?
ቲማቲም
እሺ ትናንትና ማታ ተደውሎልሽ ነበር?
ምናሽኝማ ትናንት- ከትናንትና ወዲያ አንድ ላይ ነበር ያዘዝኩትኝ። ከትናንትና ወዲያ ድንቹ መጣ።
እሺ ትናንትና ደግሞ ሽንኩርትና አቮካዶ መጣ። ቲማቲሙ ግን ቀረ።
እኮ አሁን ትናንት ከቢሮ አልሰጡንም አለኝ።
ተደውሎልሽ ነበር? ማታ ላይ
አይ አልተደወለም።
አልተደወለም። የት ነበር location ኑ?
ቀጠን ቀጨኔ። እሺ check ላድርግና መልሼ ልደውልሎት።
እሺ። ሌሎቹ እኮ መጥተዋል፣ አንድ ላይ ነበሩ። አሁን ይሄኛው ነው የቀረው።
ዛሬ ነው የተቀበሉት ቀሪውን?
ትናንት ትናንትና አይደለም?
አ ዛሬ ወጥቶ ለሚሆን check ላድርግና አልተደወለም። እሺ።
ተደውላለሁ እሺ መልሼ እሺ፣ እማ።
ልደውል። እሺ እሺ